አብሮ ይስጥልን። ሐሙስ ዕለት order እንትን ብዬ ነበርና አርብ ሲመጣ የቀረ product ነበረኝ።
አርብ ነው የመጣልዎት?
አዎ ማይሚን አርባ ዙ ቅዳሜ ይቅርታ።
okay ቅዳሜ ነው ጎድሎ የመጣው።
አዎ በዚህ ስልክ ቁጥር ነው?
በዚህ ስልክ ቁጥር ሽንኩርትና ካሮት ይቀራል። ሌላው መጥቷል።
እሺ check ላድርግልዎት አንዴ።
እሺ።
ምንና ምን ነው ያልመጣም ያሉኝ?
ካሮትና ሽንኩርት፣ የባፌት ደግሞ ስትሮበሪ ጃም እንትኖች ጠርሙሱ ኦኬ እሱ እንኳን በሩ ስለሌለ ኛውን ሰንድ ይደረጋል ተብያለሁ፣ ግን አልተደረገም እስካሁን ድረስ። እሱ ቆየ።
አሁን እናስደርጋለን። እሺ ያው ስላልነበረች ነው እንደምትሰራው።
ጥሩ እሺ።
ሽንኩርቱ ኤ ነው?
አዎ ኤ ነው። ኤ ነው ሽንኩርት።
ግሬድ ኤ።
አዎ የግሩፕ አምስት ኪሎ
አስራ አምስት ኪሎ ነው አለ ዲያው ቼክ ላድርገው።
እሺ ቼክ ያልኩት
እሺ፣ ዓርብ ዕለት ነው ግን የታዘዘው እንደዛ አውድ ላይ ነው።
እሺ
አሚን data ዬ በሌላ ሲም ስል አልቀይርም አድርጌ ስልኩን ዘጋሁት። ግን ማን ማን መሰለሽ group ያለው ጫልቱ ጫልቱ አሚና አርብ ነው group ኡ።
okay ምን ያለው?
አጠቃላይ ያ- ያለውን እንትን ነግሩኝ ብዬ ነው ብዛቱ።
እሺ መልሼ ልዝጋውና እንደገና data ዋን ልቀይር። እንትን ይደውሉልኝ። እሺ